ጤና ይስጥልኝ ዩቲዩብ
ሰላም ዋልሽ?
እግዚአብሔር ይመስገን።
እንትን ለመታደም ነበር ኮሜዲያን እሸቱ ላይ stand up comedy ነው።
stand up።
እሺ፣ ፕሮግራሙ የሚጀመረው አስራ አንድ ሰዓት ላይ ነው።
እሺ፣ እሺ፣ እየሰማሁ ነው። hello፣ ፕሮግራሙ የሚጀመረው አስራ አንድ ፕሮግራሙ የሚጀመረው አስራ አንድ ሰዓት ኢንተርኮንቲኔንታል ሆቴል ላይ ነው።
እሺ፣ ኦንላይን በንግድ ባንክ ተመዝግቧል።
አይ በንግድ ባንክ ስንከፍል እምቢ ያለን እና በቴሌብር ይቻላል ልልሽ ነው።
ስልክ ቁጥር ይንገሩኝና አት- ልንገረው ዜሮ ዘጠኝ ኮት ይንገሩ ሀያ ሶስት
ሀያ ሶስት ሰባ አንድ
ሰባ አንድ አስራ አራት ዜሮ ሰባት
አስራ አራት ዜሮ ሰባት አዎ text አድርጌ የለውታለሁ በንግድ በላ
እሺ መደበኛ ነው የሚቆርጡት።
VIP
VIP አንድ ሺህ ብር ነው። መደበኛ አራት መቶ ብር ነው። አስራ አንድ ሰዓት ላይ ፕሮግራሙ ስለሚጀመር ቀድሞ ይምጡ።
እሺ ማ- እናመሰግናለን። አሁን በላክሽልን message ነው ምና የምንከፍለው?
አዎ አዎ፣
በቃ እሺ እናመሰግናለን። እሺ እሺ እናመሰግናለን።
እሺ፣ ሌላው